hello ጤና ይስጥልን ቤት ቤት ሄሎ
Somali language አለ
hello Somali language የለም የለም የለም አዎ አማርኛ አትችልም
ይችላል እእ
እና hello?
አመሰግናለሁ thanks thanks እሺ እሺ እንግሊዘኛም አትችልም
yeah?
እንግሊዘኛ
አዎ በቃ እሺ አማርኛ የሚችል ሰው ስታገኝ ደውልልን እሺ እሺ እሺ